ጤና ይስጥልኝ አስቲ ማለት ነው ባኮም ልርዳዎት
ገንዘብ ከቴሌ ብር ሁሉ ስፖርት ስቤ ገንዘቡ አየር ላይ ቀርቶብኝ ነው።
ከምን አካውንቶች ላይ ነበር የላኩት?
ከቴሌ ብር አካውንት ወደ ሁሉ ስፖርት።
እሺ ስንት ብር ነበር?
አምስት ሺህ ብር።
መቼ ነበር የሞከሩት?
አርብ ማታ ነው የቆረጠው። እስካሁን አልመለሰልኝም።
እሺ ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ በዚህ ቁጥር ነው።
እሺ የተመዘገበበትን ስም ይንገሩኝ።
በትረም
ማን አሉኝ? መስመር ላይ ያለው
አዎ አለው። በትረ ሙሴ መላኩ ነው።
በትረ ሙሴ።
አዎ በሙሴ መላኩ።
እሺ መላኩ። እሺ ደንበኛችን የሰጡ መረጃ መዝግበናል። አሁን በምንሰጠው ስልክ ቁጥር screen አንስተው ወደ ቴሌግራም አካውንታችን ይላኩልን።
እሺ ቁጥሩን እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት በዚህ ላኩልን። ሲልኩ ስምና ስልክ ቁጥር ያስቀምጡልን።
እሺ እሺ ሌላ ምረዳውት ነገር አለ?
ያለም በቃ
እሺ ደውል እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውን አስተያየት ያስቀምጡልን። መልካም ምሽት።